appena segnalato superiore riserva comandato.
ሄሎ
ለማ እንደመኛቸው
እ
ምን አሉኝ? እንደመኛቸው
ሄሎ ይሰማል።
አዎ አዎ እሺ ደመኛችን ምን ልርዶ?
አዎ አራት መቶ ብር በርቻይስ አድርግቼ አልገባኝም። በአሪፍ ማለት ነው።
እሺ ደመኛችን አዎ እ በጃምቦ ላይ
እሺ ደንበኛችን ሙሉ ስሞትን ይንገሩኝ።
አብዱረዛቅ ነው አብዱረዛቅ ኢብራሂም። በዚህ ወጪ ቁጥር ነው ነው።
ወጪ ወይስ እ?
ገቢ ነበር ማድረግ የፈለጉት?
አይ በቃ deposit deposit ለማድረግ ነበር እኮ deposit አረኩት። እንዳውም ኢቴጁ ገ- ገብቶኛል፣ እሺ ዝም ብሎ አልገባም። አራት መቶ ብር ማለት ነው።
እሺ ደመኛችን በዚህ ቁጥር ነው የሚጠቀሙት ወይስ ሌላ አዎ አዎ።
አማራጭ አለው?
አይ በ- በዚህ ቁጥር ነው።
እሺ ደመኛችን መቼ ነው ይሄ ችግር የተፈጠረው?
ኧረ አሁን አሁን አሁን አሁን አሁን
አዎ።
እሺ ደመኛችን እም።
አራት መቶ ብር ነው ያሉት።
አዎ
ወደ ቴሌ ብሮት ወይስ ወደ እ፣ ከቴሌብር ነው ከ- ከቴሌ- ከቴሌብር ነው deposit ያደረኩት ከቴሌብር።
እሺ እሺ አሁን በምነግሮት ስልክ ቁጥር ወደ ቴሌግራም channel ኣችን screenshot አንስተው ይላኩልን።
እሺ በዚሁ
ቁጥር ላስይዞ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ አምስት ዜሮ ዘጠኝ ዘጠና ሁለት እሺ አስራ ሶስት
እሺ አስራ ሶስት ዜሮ አንድ
ዘጠና ሁለት እሺ አስራ ሶስት
ዜሮ አንድ
እሺ ሀምሳ አምስት
ዜሮ አንድ ሀምሳ አምስት እሺ አመሰግናለሁ እሺ እሺ በዚህ ላኩልን። ለሚመለከተው አካል እናስተላልፍሎታለን።
እሺ እሺ ሌላ የሚረዱት ነገር